Hello ጤና ይስጥልን best bet
አዲስ account ይከፍት ነበር።
አዲስ account ለመክፈት አ እሺ best bet dot bet website ኡ ላይ ገብተሃል?
አ ገብቼ ነበር።
እሺ ስልክ ቁጥርን register የሚለውን አግኝተዋል አይደል? register የሚለውን ንካውና እ እ አ register የሚሆን አለ።
እሺ፣ ስልክህን ስታስገባ ዘጠኝ ብለህ ጀምረህ አስገባ።
አ አስገባው።
እሺ password ስታስገባ የመጀመሪያዎቹን ሁለት ፊደል አድርጋቸውና የመጀመሪያውን የመጀመሪያው- capital letter የሁለተኛውን small letter አድርገውና
ቁጥሩ ነው።
አ፣ እንትን password ስታስገባ ማለት ነው።
እሺ የመጀመሪያዎቹን ሁለቱን ፊደል አድርጋቸው።
እሺ የመጀመሪያውን capital letter፣ ሁለተኛውን small letter፣ ከዛ አምስት ቁጥሮች አስገብተህ እሺ አንድ symbol ጨምርበት መጨረሻ ላይ አጠቃላይ ስምንት ማለት ነው።
okay የታችኛውን ልክ እንደዚያው።
አ፣ የታችኛውንም እንደዛው። ከዛ register ታደርጋለሽ።
አንዱን በ small አንዱ በካፒታል አንዱን ካፒታል
እሺ እሺ